ብላል እኮ ሲስታ እኮ እየደወልሽበት ነው።
ነው
መሪዬ
ነው ሄሎ መሌ፣ የፈጠነ የከፈትከውን ፍሪጅ መዝጋት አለብህ። ወደ የከፈተው ፍየል ቤት አ
እ እ ወይን አሁን ሸጋ።
ልሄድ ነው። አሁን ልሄድ ነው።
ጎበዝ ጎበዝ፣ እየደወለችልን ነው። አንሳት አንሳላት። ጭራሽ ከሰዓት እንዳትሄድ ዛሬ አሁኑኑ ነው መሄድ ያለብህ። ከሰዓት አሁን ጉዳይ እሄዳለሁ።
አላት። እሺ እሺ እሺ በቃ ደውልላት። እሺ መልዬ እ እሺ እሺ አሁን ጎበዝ።
ልሄድ ነው። ረጅ ተነስቼ ያው ወደ እሷ ልሄድ ነው።
እሺ እሺ፣ በቃ ሲክስ አድርግና እሱን ከሰዓት የሆነ ስራ እሰጥሃለሁ።
ጥሩ ጥሩ። እሺ እሺ ጥሩ እሺ እሺ